Hello ጤና ይስጥልን ችብችብ
ሰላም ነሽ? መሲ ሰላም ትላንትና እንትን አዝዤ ነበረ እና
ምን order አድርገው ነው?
ሰባት ኪሎ ምናምን ሽንኩርት order አድርጌ ነበረ።
ኮድ ደርሶታል?
አይ አልደረሰኝም እኮ እሱን ማወቅ ፈልጌ እኮ ነው። ማለት በሀያ አራት ሰዓት ነበረ ያለችኝ ከዚህ በፊት እና ግን ምንም progress እያደረገ አይደለም። እንትን እንትኑ ላይ እያየሁት ማታ ላይ ነው አይደል group ይሞላሉት?
ማታ ነው ይገባ ይሞላልኝ። አዎ አዎ ለዛ ነው accept ስላልተባለ ነው ኮድም ያልደረሱት። ስለዚህ ይሄ ለነገ ነው ይመጣሉት። already group ኡ ሞልቷል ሰባት ኪሎ ግን ማታ ላይ ስለሞሉት ብዙ ጊዜ እንደዚህ ማታ ላይ group ኡ ሲሞላ ለተነገ ወዲያ ነው የሚሆነው። ቀደም ብለው ለሌላ ጊዜ ይሙሉት። ነገ ግን ይሄ ይላካል።
ነገ ስንት ሰዓት ላይ የሚደርስልኛል?
እ- የት ነበር location ኡ?
ሰሚት ኮንዶሚኒየም
ያው exact ሰዓቱን አናውቅም። መንገድ ምንም ሊዘጋጋ ስለሚችል ግን ያው already ስምሪቱ የሚወጡት ጠዋት ላይ ነው።
Okay። እንትን አላ ካስፈለገ መጥተን መውሰድ እንችል ይሆን? የት ነው እንደዛ አይነት option አለ?
እንደዛ እንኳን አይቻልም። ያው እኛ እናመጣው driver ኦች ይደውላሉ። ደግሞ ነገ ጠዋት ለእኛ ይደውሉልን እና ሶስት ሰዓት ላይ የ driver ስልክ እን- እንሰጦታለን check ለማድረግ ከፈለጉ።
Okay። እሺ ሶስት ሰዓት ይሆናል።
እሺ፣ እናመሰግናለን። መልካም ቀን።